ሰላም ጤና ይስጥልን ቤተሰቦች።
ቱ ነው እያወራችሁ ነው።
እ አሁን እያወራችሁ ነበር ተቋርጦ ነው።
እሺ ምን ነበረ?
ውይ ከማን ጋር ድሮ ብዬሽ ነበር ነበር።
እያወራህ የነበረው? ከአንቺ ጋር?
እ?
ቆይ እስኪ አንዴ
እንዴ ካርዱ ራሱ ሁለት ሺህ መቶ ብር ደረሰ።
ሄሎ Hello ወይ አሁን ተቋረጠ እያወራ ነው።
እ?
ሁለት ሺህ ስምንት መቶ ነው አይደለ?
አዎ አዎ እሺ እ፣ ልክላቸዋለሁ። አንዴ እ፣ እስቲ ቴሌብር ቁጥር ንገረኝ ከዛ በፊት አ- ዜሮ ዘጠኝ ሀምሳ ስድስት
እሺ ሀምሳ አንድ
እ?
አይደለ ሀምሳ ስድስት ሀምሳ ዘጠኝ እ?
ሀምሳ አንድ ስልሳ አንድ አይ፣ ቁጥሩ ልክ ነው። እሺ አንዴ ቆይ እንትን ልበላቸው ልላክላቸውማ እዛው ላይ አወራሃለሁ። እሺ እሺ እሺ ኧረ ዛሬ በቻላችሁ መጠን እሺ እሺ